ሄሎ ሄሎ
ሰላም ጤና ይስጥልን
ሰሚ አለን አቶ ደመቀ ኃይለማርያም
አይ አይደለሁም፣ ደመቀ አይደለሁም። ስልኩ እኔ ጋር ሆኖ ነው።
ነው እሺ መልሼ ልደውል ወይ
እ፣ ወይ ሌላ ስልክ ልስጥሽ?
እሺ ላግኝበትም እሺ እሺ
ሰላሳ አንድ ሰላሳ አንድ ዜሮ ስምንት ዜሮ ስምንት አ- አርባ ስድስት አርባ ስድስት ሰላሳ ስድስት ሰላሳ ስድስት ነው አ እሺ አዎ።
አመሰግናለሁ በጣም እሺ።
እሺ